ጤና ይስጥልኝ አርፍቴ ረዲት ነኝ በኩል
ጤና ይስጥልኝ ከቱር ስፖርት ላይ ሀሪፍ ቤ ማለት ነው። ማታ ዲቦ ሲቲ ያልኩ ብር አልገባልኝም።
እሺ
ስልክ ቁጥሩን ልንገርሻ።
እሺ እንጋሩ እንደምኛቸው ዜሮ ዘጠኝ እሺ ዘጠና አንድ እሺ
ዘጠና
እሺ
ዘጠና አራት
እሺ ዘጠና አምስት
ሀምሳ አምስት አምስት
እሺ እሺ ደንበኛችን ሙሉ ስሞትን ይንገሩም።
ያህያ አሊ
ያያ አሊ። እሺ የገንዘቡን መጠን ይንገሩኝ።
አ
የብሩን መጠን ይንገሩኝ።
ሁለት መቶ ብር እሺ መቼ ነው የሞከሩት? ትናንትና ነው ያሉት?
ማታ ማታ።
እሺ እሺ ደንበኛችን መረጃውን መዝግቢውልዎታል። አሁን በምነግረውት ቁጥር ወደ ቴሌግራም አካውንታችን screenshot አንስተው ይልኩልናል።
ቴሌብር
የ- ከቴሌብር ነው አይደል ያስተላለፉት?
አ እሺ የቴሌብሩን ደረሰኝ አሁን በምነግረውት ቁጥር ወደ ቴሌግራም አካውንታችን ይላኩልን።
እሺ ንገረኝ።
ዜሮ ዘጠኝ ዘጠና ሁለት
ወይ አንድ ዜሮ ዘጠኝ ዘጠና ሁለት
አስራ ሶስት
አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት
ሀምሳ ዜሮ አንድ ሀምሳ አምስት ነው ያልሻ?
ልክ ነው ደንበኛችን።
እሺ እሺ በዛ ነው ያስተላልፍ።
ልክልሻ።
አዎ ከስር ስሞትንና ቁጥሮትን ያስቀምጡልን።
ከስር ቁጥሩ እና ስም አየ እሺ ደንበኛችን ሌላ የመረዱት ነገር አለ?
አይ አመሰግናለሁ። ይህንን ብቻ ነበር የፈለኩት።
እሺ ስለ አገልግሎት ሀሳብ አስተያየት ካሉት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ምሽት ይሁንልዎት።
እሺ እናመሰግናለን።